ጤና ይስጥልኝ አሪፍ ቤት ሎዛ ነኝ። እባክዎ ምን ልርዳው?
ወደ ኩዊክ ብር deposit አድርጌ እዛም አልገባም እዚህም ቀር
ወደ እኔ- ኩዊክ ብር አዎ፣ ከቴሌ deposit አድርገው ነው ደንበኛችን ከቴሌ ብር።
አዎ፣
እሺ መቼ ነበረ?
ትናንትና ማታ እሺ እሺ ከዚህ በፊት አስመዝግበው ነበር ደንበኛችን?
አላስመዘገብኩም።
እሺ ስሞትም አለብን።
ካሳ
ማን አሉኝ? ካሳ ይሄ
ማን አሉኝ? ደንበኛችን ካሳዬ ካሳዬ ካሳዬ ማን?
አበራ
እሺ አሁን በደወሉበት ስልክ ቁጥር ነው ቴሌ ብር የሚጠቀሙት?
አዎ፣
እሺ ደንበኛችን ምን ያህል ብር ነበር?
መቶ
መቶ ብር እሺ የመዘገብኩሎት ነው። እሺ ደንበኛችን መዝግቤውላታለሁ። አሁን በምሰጠው ስልክ ቁጥር ቴሌግራም ላይ ከቴሌ ብር የደረሱትን ማረጋገጫ መልእክት screenshot አድርገው ይልኩልናል።
እሺ እሺ ስልክ ቁጥሩ ልስጦት ያዙ። ዜሮ ዘጠኝ
ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ
ሀምሳ አምስት
አምሳ